hello ሰላም ነው?
ሰላም ነው።
ትኬት ልከህልኝ ነ- ነግረኸኝ ነበር አ- አይደለ?
አ- check አድርጌ አ- እደውላለሁ ብዬክ ነበር።
አ- እሺ ይቅርታ፣ ምን መሰለህ የኤፍሲ ዩኒየን በርሊን እና ኦግስበርግን የሚለው ጨዋታ total goal over two ብለህ ነው bet ያደረግከው።
አ- ከዛ ደግሞ finished የሆነው አንድ ለአንድ ሆኖ ነው ያለቀው አይደለ? ማለትም total ጎሉ ሁለት ነው የገባው።
አ- አንተ ደግሞ over two ነው ያልከው፣ ከሁለት በላይ ማለት ነው። እና እንደዚህ ሲሆን void ነው የሚሆነው። አንተም lose አታደርግም፣ እኛም ከእኛም ከአንተም side አይቀነስም ማለት ነው። void ይሆናል።
አ- ለዛ እንደዛ የሆነው አዎ። ከዛ ግን የዚህኛው ለዚህኛው ጨዋታ የተሰጠው odd ይቀነሳል። ከ total odd ኡ ተቀንሶ ተቀናንሶ ነው ይገባል። ለዛ ነው loss ም አይሆንም win ም አይሆንም።
እሺ፣ እንደዛ ከሆነ እሺ።
እሺ፣ እሺ። አመሰግናለሁ። መልካም ቀን።